ራሴን ወገቤን ብዬ ማልናገር መድኃኒቴ ወሎ ቀርተየቸው መደረ የሀገሩ መገን አንቺ ሆዬ ባቴና ባሰል ጀመረኝ ትስታው ሴቃኛኝ ሊቦለ ከሀገሩ መገን ወሎ ቃሉ ገራዶና ደሴ ዛሬ በትዝታ ካንተው ጋር ነች ነፍሴ ገራገሩ መገንቱ ባላፍቶ ወልያና የጁ የደጋጎቹ አገር የእግዜር መሃልጁ ራያና ቆቦ ወጃና ቆብዬ ዘንድሮ ሳልቀርም አይኔ እሱን ካላየ ዋላና ደላንታ ቅዱስ ላሊበላ አንዳትሉትም ሆይ አንጀቴን ሲበላ መቅደላ ወጥቼ እህ ለቦረና ልንገር እህ መቼም አንጀቱ አይችል እህ የደጋጓቸው አገር እህ ጃማና ራይሎ ይላዳ ገነቴ ተብረከረኩለት ገባ በጉልበቴ መገን ጦር ሜዳውየ መገን ልውጣ ግሸማረመ መገን እሱ ካላገኘው መገን መቼም ልቤ አይረገመ መገን መገን ወረባሞ መገን እንደምነው ቃሉ መገን ወዶ የማይጠላው መገን የሚገኝ በቃሉ ራሴን ወገቤን ብዬ ማልናገር መድኃኒቴ ወሎ ቀርተየቸው መደረ የሀገሩ መገን አንቺ ሆዬ ባቲና ባሰል ጀመረኝ ትዝታው ሴቃኛኝ ሊቦለ የሀገሩ መገን ወሎ ቃሉ ገራዶና ደሴ ዛሬም በትዝታ ካንተው ጋር ነች ነፍሴ የሀገሩ መገንቱ ባላፍቶ ወልያና የጁ የደጋጎቹ አገር የእግዜር መሃልጁ ጀና ላይ ማሰብ የሚያሸጋ ወሎዬ አዳሬ ሀራ ነው ጎባ ላፍቶዬ እንደምነው ሳንካ መቻሬ ሜዳው እንደ እናት ጎቻ የሚናፍቀው የአምባሰል ማርሽት የየጁ ጥንቅሽ ውዱ የሚጣፍጥ አድሮም ያገረሽ የፍቅር ሞሃባ የቀባው ለዛውን መልሱልኝ በሉት ልቤ ወሎዬውን መገን ወይ ቶሳ ወይ ቶሳ መገን ወይ አዝዋ ገደለ መገን እንደዋ ማብቀል መገን በናፍቆት የሚገለ መገን የደጋጎቹ አገር መገን ወሎ ገራገሩ መገን አንድ በሉኝ እንጂ መገን ሳይጨርሰኝ ፍቅሩ Nesta ደስታ